ጤና ይስጥልኝ ሁሉ ስፖርት ነው ባኮ የሚልወደው
በዚህ account ማለት ነው ብር ተቆርጦ አልገባልኝም። screenshot ም ልኬ ነበር። ሐሙስ ዕለት ነበር የደወልኩት።
ቴሌግራም ላይ ነው የላኩት።
አዎ ቴሌግራም ላይ እሺ ተላልፎሎታል። መልሱን ስናገኝ እናሳውቃለን። ቴሌግራም ላይ
እኮ እስካሁን እኮ አላሳወቃችሁኝም። ስንት ሳምንት ሆነው እኮ መልሱን ስናገኝ እናሳውቁታለን። ስላላገኘን ነው። ሰሞኑን technical የሆነ ችግር ገጥሞ ስለነበር አሁን ነው እየተስተካከለ ያለው። ለዛ ነው
እኮ አሁን check ታደርግልኛለሽ እኛ አይደለም check የምናደርገው IT department ናቸው። check አድርገው ሲነግሩ እናሳውቆታለን። ቴሌግራም ላይ ስሞት ማን ነው?
ታሬ ይህ ውስጥ ያሁን ባለፈው እንደዚህ ነበር ያልሽኝ።
አዎ፣ መልሱን ስናገኝ ነው ማሳወቅ የምንችለው። ለዛ ነው
screenshot በድጋሚ እንደተላከ ግን አይተሽም።
በድጋሚ ያስተላልፍለታለሁ። መልሱን ስናገኝ እናሳውቆታለን።
እሺ አስተላልፍልኝ።